ጤና ይስጥልኝ ልጅ ኢትዮጵያ ሮዳስ ላይ ዋኩ ምንድርቶች
አብራችሁ ጫፌ ኮንዶሚኒየም እንትን ተብራችሁ ነበረ ማሽን
እሺ ደንበኛችን ቢጂአይ አይዲዮትን ይነግሩኛል።
አ ቢጂአይ አይዲዮት
አዲዮት ማለት ቁጥሩን ማለት ነው። እዛ ላይ ያለው
በጽሁፍ መልእክት የተ- የተላከሎትን
እሺ፣ ቆደ አላየሁትም።
አላየትም።
እሺ የ- የተመዘገቡበት ስልክ ቁጥር ይነግሩኛል።
ቆይ ስላ እሱ ላጣራ እኔ ሰራተኛ ነኝ። እሱ ምናምን ስለማላውቀው ዝም ብዬ ደውልኩት።
እሺ ደንበኛችን